ሁለቱንም በርበሬ
ሌላው ጤፍ ጥልኝ በርበሬን ቢወንድ ነው።
አዎ እሺ ከቢዩ ነበር እሺ
በኦርደር ነምበር መቶ አንድ ሰማንያ አራት ሰላሳ ኦርደር አልተቀበላችሁም? እም? ወይ በኦርደር ነምበር መቶ አንድ ሰማንያ አራት ሰላሳ ኦርደር አልተቀበላችሁም? አንድ ስፔሻል በርገር ውይ አልተቀበልንም። እኛ የተቀበልነው አንድ ቢሆን አራት ቢሆን ስፔሻል እና አንድ ሚሊተሪ ስታይል
እ አንድ ምን
አንድ ሚሊተሪ ስታይል እና አ
እ፣ አንድ አንድ ሚሊተሪ አራት ቢሆን ስፔሻል እሺ። ስለዚህ አልተቀበላችሁም በዚህ ኦርደር ነምበር አ አ እያዘዝኩ አይደለም። እሺ
እሺ እሺ